እንትን የሆነ ሪሲት ሁለት
ወይ አስራ ዘጠኝ ሰባ አንድ
ማነው ስምህ?
ሀብታሙ ነኝ። ሀሴት ነሽ?
ቤርሳቤ ነኝ።
እሺ ቤተሰብ አስራ ዘጠኝ ሰባ አንድ ለ ዮሐንስ ሀብታሙ።
ለዮሐንስ ሀብታሙ ታስገቢልኛለሽ። እኔ ሌላ ወደድጃለሁ ወደ ደንበል የሚሄድ እም፣ ሌላ እስካሁን ንገረኝና እንዲወጣልህ ልጠይቅልህ። ወደ ሌላ ሰው order ማስገባት አንችልም። እሺ ሀብታሙ።
አረ ቤርሳ አስገቢልኝ።
እ፣
እ?
ሀብታሙ ማን ወይ።
ለማን ያልከኝ?
ለዮሐንስ ሀብታሙ
ቻው። Cancel አላረግም አልኳ። Cancel አላረግም። ስማኝ እ፣ ሀብታሙ ወይ።
ማስገባት ወይ።
አልችልም። አንተ ያዝከው ንገረኝና የሚወጣ ከሆነ ላስወጣልህ።
አስራ ዘጠኝ ሰባ ነው ያልኩት።
አስራ ዘጠኝ?
ማይወጣ ማይወጣ ከሆነ ተይው አታስወጪ። በቃ እሺ ይሁን። እሺ
ይሁን በቃ እሺ። አይደለም አንዴ አንዴ አንዴ ቤተሰብ አቤት።
አስራ ዘጠኝ ሰባ ከቦሌ መድኃኒዓለም ነው የታዘዘው ቻናሌ
አስራ ዘጠኝ ሰባ
አ ምንድን ነው?
ከመድኃኒዓለም ነው የታዘዘው ወደዛ እሺ።
ሜት እንትን ሳየው ወደዛ ነው የሚሄድ። Location የሚያሳየው location ወደ ደንበል ነው የሚያሳየው ነው ከዚህ ነው የታዘዘው።
እና ምንድን ነው?
ውይ፣ ትእዛዙ ከዚህ አይደል የታዘዘው እሱ እንዲይልኝ አልኩት ነው ከቦሌ መድኃኒዓለም የሚለው እዚህ ኬት ነው።
እንደታዘዘ ሊልህ ነው?
አዎ ቦሌ መድኃኒዓለም branch ነው የሚለው ወደዛ ከዛ እንዳይሆን
እስኪ ቀን
የማህበሽ
ከዛው ነው የታዘዘው ሀብታሙ ኬት ከመድኃኒዓለም
አዎ አዎ ብዬሽ ነው። እሺ በቃ እሺ ይሁንሽ ይሁን አይሁንስ